ሄሎ
ሄሎ ሰላም ጤና ይስጥልን
ጤና ይስጥልኝ እግዚአብሔር
አለን ምን ልርዳዎት ልኝ
አይ ደቂቃ ምናምን ተጨምሯል ሰው እኮ ነው ተጨምሮ ነው
ሲጫወቱ ነበረ
አዎ
ምንድን ነው የሚለው እሱ ቴሌዊን
አዎ
ትኬት ነው ያገኙት ወይስ ምንድን ነው ያገኙት
ቲኬት ይላል ግን አሁን ቲኬት ይላል አላየሁም ቲኬት ምናምን አዎ።
ይላል አዎ በትኬቱ ኮከብ ዘጠኝ ሰማንያ አምስት ምስላል ብለው ደውለው ሶስት ቁጥር ላይ ጥያቄና መልስ የእድል ጨዋታ አለ እድሎትን ሲሞክሩ ላፕቶፕ እሺ።
ስልክ አምስት ሺህ ብር ከአምስት ብር እስከ አምስት መቶ ብር ካርድ ሽልማት ያገኛሉ
እሺ
ይሁትና ግልጽ ያልሆነ ነገር ካለ መጠየቅ ይችላሉ
እሺ በጣም እሺ አመሰግናለሁ እሺ፣ መልካም እሺ